ገረመኝ ስሜ ስላማረኝ ባይገርምህ ስሜንም አልነግርህ ይገርማል ስምሽ ማን ይባላል?
ገረመኝ ስምህ ስላማረኝ እኔ ወድሻለሁ ያንቺ መውደዴ ታል ያንቺ መውደዴ ታል አጀባ ያንቺ መውደዴ ታል አጀባ ያለኝ አንዳንጄ የት ነው ተኝተሽበታል አጀባ ተኝተሽበታል አጀባ ይገርማል ስምሽ ማን ይባላል?
ባይገርምህ ስሜንም አልነግርህ ገረመኝ ስምሽ ስላማረኝ እንደኔ ናሞኛል ወይ አልሞታልን ወይ አልሞታልን አጀባ ወይ አልሞታልን አጀባ እሱንም ጥሎበትን እንደኔው ይሁን እንደኔው ይሁን አጀባ እንደኔው ይሁን አጀባ ይገርማል ስም ማን ይባላል ባይገርምሽ ስሜን ማንደግርሽ ገረመኝ ስም ስላማረ አንቺ ወዲያ ማዶ እኔ ወዲ ማዶ እኔ ወዲ ማዶ አጀባ እኔ ወዲ ማዶ አጀባ አንገናኝ ሞይ ተራራው ትንዶ አጀባ ተራራው ትንዶ አጀባ ገረመኝ ስሜን ስላማረኝ ባይገርምህ ስሜንም አልነግርህ ይገርማል ስምሽ ማን ይባላል?
አትቶ በረደኝ ብርድ በርዳሎይ ብርድ በርዳሎይ አጀባ ብርድ በርዳሎይ አጀባ አኮ ያልሰሙ ሰው ይናፍቃሎይ ይናፍቃሎይ አጀባ ይናፍቃሎይ አጀባ ይገርማል ስም ማን ይባላል
አረ ሊህም አይደል መቼ እንዲህ ነውና አረ እንዲህም አይደል መቼ እንዲህ ነውና ሰው ወደው ሲጠሉት ያስገራልና
እኔ ያንተ ድውይ ያንተው በሽተኛ አንተው በሽተኛ ሲስሙኝ ምሳ ሲያቁኝ የምተኛ ሲያቁኝ የምተኛ
እመኝህ ስሜ ስላማረኝ ባይገርምህ ስሜንም አልነግርህ ይገርማል ስምሽ ማን ይባላል?
ይገርማል ስም ማን ይባላል
እህትህን ልቤን መልሽው አካል ያዘኝ እንዳመል አካል ስህው ልቤን መልሽው አካል